ሄሎ
ሄሎ
አቤት እቅ- ደውዬላችሁ ነበረ ዩሰት ደርሷል ብለውኛል እኮ አሁን ነው ያወራነው።
አላዝብም አላዝ አሁን አልደብም ብሎኝ እኮ እናቴ ምን አልከኝ?
እሺ እሺ እሺ እሺ
በምን ልክ ነው ግን አዙር ወሳኝ አዙር እንትን እንዳይመስልህ። ወይ ልክ ነው? አይ ይሄ እኩል ትሬት ካልተገባ ኧረ ከፈታል ጋር ኧረ ቁር